ጤና ይስጥልን።
ሰላም ነው።
ጤና ይስጥልን።
አብሮ ይስጥልን። ሰላም ነው። አድራሻቸው የት ነበረሳ?
እኛ የምንገኘው መስቀል ስለ ፓስተር አደባባይ ፊት ለፊት እና ሜክሲኮ እሺ።
ሜክሲኮ ፓስተር ጫማ አደባባይ?
ማስገጫ መ- ሜክሲኮ እሺ። ሜክሲኮ
አዎ፣ በለዓም ሞተር አጠገብ እንገኛለን።
ምን ሞተር በለዓም ሞተር መላ
በላይ አፍ በላይ አፍ እሺ። አሀ በላ እሺ፣ እሺ፣ እሺ። ሜክሲኮ